ይችላል ነው በቃ። ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰማንያን ሰማንያ ስምንት ላይ ደውለውልን ነበር። አሁን አዎ አዎ ነው አዎ የደወሉት።
አዎ፣ ለ- ለማወቅ ብዬ ነው ለመረዳት ብዬ ስለ ቤት።
እሺ የት አካባቢ ነው ያሉት?
እኔ ወደዚህ ወደ ቡራዩ አካባቢ ነኝ።
የት አሉኝ?
ወደ ቡራዩ አካባቢ
እሺ
እ- እ- ትነግሪኛለሽ?
ወደ office ወደ office መጥተው ነው መረጃውን የሚወስዱት። ቦሌ ገርጂና ለጣ አለን office።
አሀ፣ እዛ ደርሶ ነው አዎ አዎ።
እ፣ የት ቦሌ የት ጋር ቦሌ አር ቦሌ
እ እ?
ቦሌ ሀያት ሆስፒታል እናወቁት።
አያት ሆስፒታል። እሺ፣ አዎ ወይም ደግሞ ቦሌ መድኃኒዓለም ቤተክርስቲያን እናወቁት።
አዎ፣ በሱ ጀርባ ጋር አለን ኦፊስ።
ኦኬ። እ፣ እ፣ ታ- ይታወቃል አይደል? ብጠይቅ ሰው አዎ አዎ። እርሶ እየመጡ እያለ ቢጠብቃለሁ ቦሌ ደርሰው
እሺ፣ እሺ።
ስሞትም አልበል።
ታከለ
እሺ ምን ላይ ነበር ማስታወቂያችን ነው የሰሙት?
አ፣ በቴሌቪዥን ነው የሰማው በተከታታይ ሰምቼ አዎ ሲልረዳ ብዬ ነው ሁኔታ
እሺ እሺ።
በስራ ሰዓት ብቻ ነው አይደል የምትገኙት እንጂ ቁዳ- ቅዳሜ እሑድ አትገኙ ቅዳሜ አለን።
ቅዳሜ ሙሉ ቀን
አዎ
በቃ እሺ ሞክረህ ሰዓት ይመጣሉ ቅዳሜ።
እ፣ ከሰዓት በኋላ እመጣለሁ ከምሳ በኋላ ወደ አስር አካባቢ እ፣ እንደዛ ምናልባት ከዛ ትንሽ ቀደም ያድርጉት።
እሺ እሺ